Hello
hello
hello hello
አቤት Hello ሰላም አቤት፣ ጤና አቤት።
ይስጥልኝ።
አብሮ እ፣ ይስጥልኝ አሁን ደውለውልን ነበር አሁን ሰማንያ አንድ ሰማንያ ስምንት ላይ
OK Flintstone House ማለት ነው አዎ Flintstone Homes ነው የደወሉት ምን ልርዳዎት
እ፣ ቢሮአችሁ የት ነው በአካል information መጠየቅ ፈልገን ነበረ እሺ የአክሲዮን መረጃ ነው ወይስ የቤት መረጃ ነው የፈለጉት የቤት መረጃ ነው ፈለግን እሺ ቦሌ ገርጂና ልደታ አለን office የትኛው ይቀርቦታል
የቦሌ የት ነው ቦሌ ሀያት ሆስፒታልን አወቁት
አ አ ም፣ በሀያት ሆስፒታል ጋር ወደ ቦሌ መድኃኒዓለም የሚያስወጣ አስፋልት አለ አይደለ አ እሱ ጋር ከሞኤንኮ ትንሽ ከፍ እንዳሉ ሱዙኪ መኪና መሸጫ አለ ከሱ አጠገብ አለን
አ OK እሺ እሺ እሺ ስሞትን ማን ልበል
እ፣ ሱራፌል እባላለሁ
እሺ ምን ላይ ነበር ማስታወቂያችንን የሰሙት?
እሺ ማስታወቂያ ያው እንትን ላይ ነው የሰማነው እ፣ website ኣችን website ላይ OK መምጣታችን አይቀርም እ፣ ወ- ማህበር ስላለ OK በዛ ማህበር እ፣ አንዳንድ information መጠየቅ ፈልገን ስለዚህ ይቻላል። እሺ እ፣ ዛሬ ይችላሉ መምጣት?
እንሞክራለን። አዎ ዛሬ እሺ እንሞክራለን።
እሺ የቤት መረጃ ነው አይደል የፈለጉት?
አዎ የቤት ነው።
እሺ ቦሌ ይችላል።
ይሰጣላችኋል?
አዎ አዎ እንዳልኳቸው።
ይችላሉ። አዎ አስተላልፍሎታለሁ። ስሞትን ሄደው መረጃው መውሰድ ይችላሉ።
እሱ እሺ እሺ መልካም ጊዜ ነው።